hello ጤና ስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳዎ sister እስኪ ሶስት ሺህ ብር check አድርግልኛል።
የዛሬ ነው አሁን አሁን እሺ አንዴ መስመር ላይ ጠብቁኝ በዚህ ስልክ ቁጥር ነው አይደል አዎ እሺ አንዴ መስመር ላይ ጠብቁኝ አይ
እሺ ገብቷል።
አመሰግናለሁ። መልካም ምሽት።
እሺ መልካም ምሽት።